ሄሎ ጤና ይስጥልኝ ብርቱ ቤት።
ሄሎ ጤና ይስጥልኝ ሰላም ነው?
አለን አለን
እሺ ምን እንርዳዎት?
ማታ ቀመር በልቼ ነበረ። ወረቀቱን በድንጋይ ቀ- ቀድጄ ነበረ።
እሺ ያን ወረቀት ደግሞ አንቀበልም ብሎ ብር ስለከለከሉኝ ደውል ምናምን ሲሉኝ
ወረቀቱ ምኑን የቀደድሽው? እንትኑ ነው barcode ኡን የቀደድሽው?
እ?
ባር- ባርኮዱን ቀደሽዋል?
አዎ
አዎ እሱ ከተቀደደ ታዲያ በምን ትከፍ- ይከፍሉሻል?
አሁን ባርኩ ትንሽ ስላለ ገጣጥሜ ምናምን ላሳይ ምናምን ስለው አልቀበልም ብሎ ነበር።
አዎ እስቲ አናግራቸው። ለማንኛውም ግን በባርኮዱ አንቺ ለምንድን ነው የቀደድሽው ትኬቱ?
በቃ የተ አውቶቡስ መጣሁ።
የበላሽው ትኬት ከሆነ እኮ መቅደድ አልነበረብሽም አይደል?
ምናልባት ነበረ ግን በድንገት አሸነፈ ቡድኑ ሲቲ ይሸነፋል ብዬ ነበረ። ከዛ ተሸነፈ። ቀመሩን ደግሞ ሲቲ እንደም ያሸንፋል ብዬ ተስፋ ስለቆረጥኩት ቀደድኩት በድንገት።
እሺ እስቲ ቴሌግራም ላይ ወይ ፎቶ አንሺውና ላኪልን። ቴሌግራማችንን ታውቂዋለሽ?
አ አ፣ በቃ እዛ ላይ እስቲ ላኪልንና ትኬቱን እናየው። እሺ
እሺ በቃ ጠይቀዋለሁ። እሺ እሺ፣ እሺ መጀመሪያ ላኪልን ለእኛ ትኬቱንና
እሺ።
እኛ አይተነው እንነግርሻለን። እሺ